ስሟ ማን ነው? ጫልቶ ኦሮሞ ነው።
ምንድን ነው የባንክ account የ post ተችውን የባንክ account ኡን ሁሉ expose አደረገች። ሁሉን ነገር
እንዴ?
Oh፣ thank you።
ስሟ young neurosurgeon young በይና space አድርጊ።
young ማ N E U R O S U R
I think block አድርጋኛለች።
No fake account አለ ከ11 ሺህ 11 ሺህ followers ያለው ነው።